ጤና ይስጥልኝ። አልፌ ሳምሬት ነኝ። ባኮ ምን ልርዳ
ከኩዊክ ብር ዲፕሎማ withdraw አድርጌ ነበርና አልገባ ወደ ቴሌብር
መቼ ነበር withdraw ያደረጉት?
ዜሮ ዘጠኝ
አሁን በደወሉበት ነው?
አይ በዚያ የለም ሌላ ነው።
እሺ ይስጡኝ። ዜሮ ዘጠኝ ዜሮ ዘጠኝ ሰባ ስልሳ አራት ሰባ ስልሳ አራት ስልሳ ሀምሳ ዘጠኝ
ስልሳ ሀምሳ ዘጠኝ
ሀምሳ ዘጠኝ እኔ ያልብር ነበረ ስልሳ ሀምሳ ዘጠኝ ከኩዊክ ብር ሶስት እሺ።
ሶስት ሺህ ብር
ሶስት ስምንት ሺህ ሰዓት ሀያ ስምንት ላይ
ዛሬ ማለት ነው።
አዎ ዛሬ አዎ፣ ከሰዓት
እሺ ሙሉ ስሞትን ይንገሩኝ። የቴሌ ብር የቴሌብር ገመቺስ ነው
ገመች ስማ በላይ ኃይሌ
በላይ ኃይሌ አዎ።
ዊዝድሮ ነው አይደል ያደረጉት?
ዞ አድርጌ ስላልገባም እየበኩ ነኝ
እሺ ደንበኛችን ጉዳዩን ወደሚመለከተው አካል አስተላልፈንሎታል። በስተካከለ ሰዓት ደውለን የምናሳውቆት ይሆናል።
እሺ thank you
እሺ ሌላ መረዳት ነገር ይኖራል?
የለም የለም ይሄው ነው ዛሬ ይገባል
ያው በተቻለን አቅም ቶሎ ለማስተናገድ እንሞክራለን። ደንበኛችን እሺ እሺ thank you እሺ፣ እናመሰግናለን። መልካም ቀን